Hello.
No, no, no.
Uh, Charn is nothing.
Where we Hello.
turn it?
ሄሎ No, no, no.
ቸርነት ደውሎልኝ ነበር ባንተ ስልክ?
የምን ቸርነት?
ቸርነት አልደወለም።
አለማየሁ እሺ ኦኬ የእንትን ነው ምናምን የሽሮ ሜዳ ምናምን።
ልብሱን እኮ ባንተ ስልክ ነው የደውለው አዎ በእነ ስልክ ነው ደወለው።
እና የለም አብሮክ
አሁን ወጣ። ይሄ ምን ምን ነበር? የመነት ባላንስ ስላልነበረው ነው። ምን ልበለው?
አይ ስልኩን ያንሳ ወይ የራሱን ስልክ
እሺ በቃ ምንድነው የ- ከሽሮ ሜዳ ወደ ሽሮ ሜዳ ሄደው ልብስ ነው አ?
እኮ ስልኩን ያንሳ የከስተመሩ ስልክ እኮ ነው ልክ ያለው ነው።
እኮ ከ ንገርኛ ልኝ እነግረዋለሁ ስልኩ
እሺ ይኸውልህ ዜሮ ዘጠኝ እ አስራ አንድ 11 ሰማንያ አምስት 85 አርባ ስድስት
46 አስራ አንድ
11 80 11 85 46 11 አዎ ይሄ የላኪዋ ስልክ ነው እቃውን የሰጠቻችሁ ማለት ነው እሱንማ ተቀበለ እኮ ምግቡ ል- ልብሱን እኮ አዎ ደውሉላትና ስልክና አድራሻ ትሰጣችኋለች እንደ አዲስ እሷ ማለት ነው እሷት የምትሰጠው አዎ እሷ ትሰጠዋለች። እሷ ጋር ነው እሺ ያለው።
እሺ እሺ